ጤና ይስጥልኝ ሁሉ ስፖርት ባኮ መለጦ
እናት withdraw አድርጌ ነበረ ብሩ አልገባልኝም እና በቴሌግራም በላይ ልኬልሻለሁ ፎቶ አንስቼ ማለት ነው በዚህ ስልክ በዚህ ስልክ ነው የላኩት አ ከዚህ በፊት አምስት መቶ ብር ትናንት ስድስት መቶ ብር እስኪ አስተካክይልኝ እናትዬ
በዚህ ስልክ ነው የላኩት አ በዚህ ስልክ ቴሌግራም?
ቴሌግራም ላይ አዎ
እየወጣልኝ ግን አይደለም
አረልክ ያለው ከዚህ በፊት ሁለት ሺህ ብር እኮ ትናንትና ትናንት በፊት ልክ እንደዚህ ተሳስቶ ሁለት ሺህ ብር ልካልችሁልኝ ቴሌግራም ላይ ልክ እንዲሁ ልኬልሽ ማለት ነው።
በአንተ አምላክ ኖት አ
እሺ ድጋሜ ስድስት መቶ ብሩ ነው የስድስት መቶ ብር አዎ፣ ድጋሚ ደግሞ ትናንት ትናንት ሌሊት ዘጠኝ ሰዓት ላይ ማለት ነው የትናንት ነው አምስት መቶ ብሩ
ስድስት መቶ ብሩ የትናንት ነው። አምስት መቶ ብሩ ከዛ በፊት ነው። ሁለት ሳምንት ምናምን እየሆነው ነው ሶስት ሳምንት።
እሺ ስድስት መቶ ስድስት መቶ ብሩ ደግሞ ትናንት ነው።
እሺ አስተላልፌልታለሁ
በዛው በሁሉ ስፖርት ነው።
አዎ አስተላልፌልታለሁ ወደ IT department ሲስተካከል አሳውቆታለሁ ቴሌግራም ላይ
እሺ